hello
ጤና ይስጥልን። ጉዳይ አርሴማ እባላለሁ። ምን ልርዳዎት?
ማረጋገጫ ውሰድ ብሎኝ ነው።
OK፣ እ አልገባለሁትም። ማረጃ- ማረጋገጫ ኮድ አ
ስልኮት ምንድን ነው?
እ ኢትዮ ነው።
OK፣ እ VPN አብርተው ነው የሚጠቀሙት?
no no VPN አላ
OK፣ እ ኮዱን ከኛ ሳይሆን ከቴሌ ነው እ ቀጥታ የሚገባለሁት።
OK ድጋሚ ሞክሩት። ከኛ አይደለም፣ እ ቀጥታ ከ ነው OK።
የሚገባለሁት በኢስሜ በ- በስም የሚገባው
አዎ፣ አዎ።
እሺ እሺ
መልካም ቀን።